ሄሎ
ጤና ይስጥልኝ እንደምትይቱ እግዚአብሔር ይመስገን። እንዴት አደሩ?
እግዚአብሔር ይመስገን። የእሸቱ standup comedy ለመታደም ነበር።
ከዶን- እ፣ ከድሬዳዋ ነው።
አዎ፣ ስሞትም አለበት ነብዩ ተድላ
ማን ነው?
ነብዩ ተድላ
እሺ VIP አምስት መቶ ነው። መደበኛ ሶስት መቶ ነው። ተማሪ ደግሞ ከሆናችሁ ሁለት መቶ ብር ነው።
አይ የትኛው ነው normal የሚገባ?
ባለ ሶስት መቶ ነው።
እሺ ለስንት ሰው ነው?
ለአንድ ሰው
አንድ ሰው።
ያው፣ እሺ እ፣ መዝግቤዎታለሁ።
ስለዚህ እዛ ነው ባንክ የምንቆርጠው።
ያስገባሉ ወይስ እ፣ እዛው መጥተው cash መክፈል ይችላሉ?
ኧረ ደስ እንዳለሽ አንቺ፣ በጣም ምናምን ደስ እንዳለሽ አንቺ።
እርስዎ ደስ እንዳለ እኔ account ኡን text ማድረግ እችላለሁ።
አዎ አንቺ ደስ እንዳለሽ። እሺ ሄሎ ላኪልኝ በቃ። ሄሎ እሺ ስልክ ቁጥር ይነግረኛል። ዜሮ ዘጠኝ አስራ አምስት አስራ ስድስት አስራ አምስት አስራ ስድስት ሀያ ስምንት አርባ ሰባት
ሀያ ስምንት አርባ ሰባት አርባ አዎ
እሺ account ልክ ያለው በሰባ አምስት ቤቱ ስልካችን እሺ ነብዩ ተድላ አልሽው? አ?
ምን አሉኝ?
ነብዩ ተድላ ነው ያልሽው? አ?
አዎ
እሺ አመሰግናለሁ።
እሺ መልካም ቀን።
ከዛ ትኬት account እንትኗን ነው ማሳያቸው ያስገባሁበትን።
ያስገባህበትን ስታሳያቸው እነሱ ስልክ ሰጥኋል።
እሺ screenshot አድርገህ ወይ ደግሞ ፎቶ አንስተህ እሺ ያስገባበትን ስልክ ይዘህ መምጣት አለብህ። እሺ አመሰግናለሁ።
መልካም ቀን። እሺ